hello ሰላም ጤና ይስጥልን።
ሰላም ነሽ?
አቤቻ ነው።
አዎ ከችፕችፕ ነበር የምደውለው። ያልተቀበሉት product አለ
አለ። ምን ለብሶ ዛሬ አልመጣም ብላችኋል እኮ እኮ ዛሬ ያልተቀበሉት product ምን ነበር?
ምንድን ምን ነበር የተላከው? ድንች፣ አቮካዶ፣
እሺ በ- ሽንኩርት ሽንኩርት ሽንኩርት ብቻ ነው ያልተቀበሉት።
ምንም ምንም አልተቀበለም። አልመጡም ዛሬ
አቮካዶ ብቻ ነው ያዘዙት በሀያ አምስት በሀያ አምስት አቮካዶ ብቻ ነው የታዘዘው።
አቮካዶ በሀያ አምስት አለ። አዎ
እሺ በቃ ዛሬ የምትሆን ነበር አቮካዶ በሀያ አምስት ነው ያዘዙት።
ዛሬም ታዟል። እ? እ?
በዚህ ቁጥር አቮካዶ ብቻ ነው ያዘዙት በሀያ አምስት ከዛ በፊት order ነበሩት ነበረ አዎ
ያልመጣ አዎ ዛሬ አልመጣም ብላችሁ
እኮ ምን ምንድን ነው ያልመጣሉት ከሀያ አምስት ውጪ?
ሽንኩርት፣
እሺ ድንች፣ እሺ።
ሽንኩርት፣ ድንች፣ ቲማቲም
እም፣ ቤዛ group ላይ ነው አዎ ቆይ ትባ- ቆይ ቆይ አንዴ ልደውል እደውልልሻለሁ። በዚህ ቁጥር እደውልልሻለሁ።
okay እሺ አንዴ